አድማጮቻችን ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን የሀበሻ ጀብዱ መጽሐፍ ትረካ ክፍል አስራ ሰባት አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ቼበለው ወረቼ በለው ወረቼ በለው ቼበለው ወረቼ በለው ቼበለው ይወስዳል መንገድ ያመጣል መንገድ ቼበለው አንድ የሚጠላን አንድ የሚወደድ ቼበለው የልፍኛ ቸሮች ቼበለው ሲተጓጉዙ ሲበለው ጋሻ ጃግሬዎች ሲበለው ሲተቋቁሱ ሲበለው መሶብ ቀዳጆች ሲበለው ወዴት ደረሱ ሲበለው ይወለድና ሲበለው ከፍንቀቡ ሲበለው ጋን ይሸከማል ሲበለው ከነደዝቡ ሊበለው አትነካኩት፣ ሊበለው አትጋፉሰው፣ ሊበለው ይከብዳልና፣ ሊበለው ጠያቂ ጣለው፣ ሊበለው ከሳ ጠቆረ፣ ሊበለው ብለው ቢደፍሩት፣ ሊበለው ያመረረለት፣ ሊበለው አይማለዱት፣ ሊበለው ሰው ቢበድሉ፣ ሊበለው ክንፍ ይበላቸው፣ ሊበለው ከእጁ ሲወድቁ፣ ሊበለው ተራ ዋንጫ ነው። ቢበለው ሰው ቢበድሉ ቀን ሲጥላቸው ቢበለው ከእጁ ሲወድቁ ተራ ዋንጫ ነው። ቢበለው ወረቼ በለው ቢበለው ወረቼ በለው ቢበለው ወረቼ በለው ቢበለው ወረቼ በለው ቢበለው የሴት ጎስቋላ ሲበለው ሚስቁባቸው ሲበለው መሃን መስላቸው ሲበለው ልጅ የሌላት ሲበለው የነደም መላሽ ሲበለው የክንዴ እናት ሲበለው እስኪደርሱላት ሲበለው እስራይላት ሲበለው ስሟን የነኩ ሲበለው የተዳፈሯት ሲበለው ልጇ ቢመጣ ሲበለው እመቤት አሏት ሲበለው ስሟን የነኩ የተዳፈሯት የበለው ልጇ ቢመጣ እመቤት አሏት። የበለው ወረቼ በለው የበለው ወረቼ በለው የበለው ይወለድ እንጂ የበለው ከወለድ አይቀር የበለው ስም የሚያስፈራ የበለው መቼ የሚቆጠር የበለው ባይወለድስ የበለው የሰው መራጭ የበለው ሲራብ ወገኑ የበለው ክብሩን ለዋጭ የበለው አይመኩበት የበለው ጋሻ ይሰጥቱ የበለው እህል ይብስ እንጂ የበለው ገብቶ ማድል የበለው አይመኩበት ጋሻ ይሰጥቱ የበለው እህል ይብስ እንጂ ገብቶ ማድል ሀገሬ ውበት ነው ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም አይበርድም አይበርድም አገሬ ጫካ ነው እንስሳ ሰራዊት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት እዚያ ያለ ነፃነት በሀገር መመካት በተወላጅነት በባለቤትነት እዚያ ያለ ነፃነት አገሬ ሀብት ነው። ጎመኑ፣ ስብጮ፣ ማቆሎ፣ ክትፎ፣ ስጋ፣ ድርቆሹ ፍትፍት ነው። ቃሪያው ሙክት ሰንጋ፣ ጠጁ ነው ወለላ። ከኮኛክ ይነጥቃል የመንደሩ ጠላ። እህሉ ጣዕም አለው፣ እንጀራው ያጠግባል። ጭፈራው፣ ዘፈኑ ችግርን ያስረሳል። እዚያ ዘመድ አለ፣ ሁሉም የእናት ልጅ ነው፣ ሁሉም የአባት ልጅ ነው። ጠላትም አንዳንዴ መጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ገነት ነው ሀገሬ ምነው ምነው ሲደረግ ምነው ለምን እንደት ዘራፊ ምቀኛ ቀማኛውን በዴ ጥርኛ ፈርበቹ ስንዝር ወሰን አልፎ የተቀደሰውን የአፍሪካ ላይ ደሴት በገጭ ለማርከስ ጠላት ይመኝ እንደት እምብኝ እምብኝ እምብኝ እምብኝ እናትና አባቴ ድኸው ያደጉበት ጥርስ የነቀሉበት አፈር የፈሱበት አገር ማለው የነፃነት ዋንጫ በቀይ የተጌጠ በአረንጓዴ ብጫ እሾህ ነው ሀገሬ በጀግና ልጅ አጥንት የተቀሰቀሰ ጠላት ያሳፈረ አጥቂን የመለሰ ገነት ነው ሀገሬ አድባር ነው ሀገሬ ታቦት ነው ሀገሬ መቅደስ ነው ሀገሬ ሞት ይሄዳለው ከመሬቱ ገባ እዚያ ነው አፈሩ የማማ ያባባ ስሳብ ሄዳለው ስሳብ ሄዳለው ብሰበርም እግሬ አለብኝ ቀጠሮ ካሳደገኝ ጓሮ ከትውልድ መንደሬ ገነት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ አድባር ነው ሀገሬ መቅደስ ነው ሀገሬ ታቦት ነው ሀገሬ ገነት ነው ሀገሬ ክብረ ክርስቶስ ደስታ ሺ ዘጠኝ መቶ ስልሳ ሰባት ዓመተ ምህረት
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 19 የአቢቹ ጦር አሁን ከምንጊዜውም በላይ ተጠናክሯል። በርከት ያሉ ሹሞቻቸው በየጦር ሜዳው የወደቁባቸው ወጣት ወታደሮች ከጀግናው የአቢቹ ጦር ጋር ከመቀላቀላቸውም በላይ በርካታ ምርጥ የትግራይ ልጆችን ያቀፈ ጦር ስለነበረ ያለምንም ካርታ በቀላሉ የሚንቀሳቀስና ሴቶች ልጆችና አዛውንት የሌሉበት ከግማሽ በላይ የሚሆነው ጦሩ በራሱ ፈረስ የሚንቀሳቀስና በጣሊያን ጦር ላይ ድንገት ባልታሰበ ሰዓትና ቦታ ደርሶ አደጋ የሚጥልና እንዳመጣጡ የሚሰወር ጦር በመሆኑ ጣሊያኖች ክፉኛ ቂም ከያዙበት የኢትዮጵያ ጦር አንዱ ነበር። የካዲው የደጃዝማች ኃይለሥላሴ ጉግሳ ሰዎችማ ይህን አንበሳ ጦር እንዴት እንደሚንቀጠቀጡለት እግዚአብሔር ብቻ ነው የሚያውቀው። ምንም እንኳ ይህ የከፋው ጦር ማለትም ዋናው የአብቹ ጦር ታማኝነቱ ለሰላሌው ጦር ደጃዝማች አበራ ቢሆንም ጦሩ ከተመሰረተበት ጊዜ ጀምሮ እስካሁን ከማንኛውም ደጃዝማችም ሆነ ከሁለቱ ራሶች ምንም አይነት ትዕዛዝ ሆነ መመሪያ ተቀብሎ የማያውቅ ከጣሊያኖችና ከደጃዝማች ኃይለሥላሴ ጉግሳ ሰራዊት በሚዘርፈው ንብረት ሰራዊቱን የሚያስተዳድር ጦር ነው። የአቢቹ ጦር ለሁለቱ ራሶች ተራ የጥጋበኛ ሽፍቶች ክምችት ነው። ጃንሆይም ቢሆኑ ይሄ በአንድ ባለጌ ወጣት የሚመራ ጦር ለሁለቱ ራሶች በተለይም ለራስ ካሳ በተደጋጋሚ ባስተላለፉት ትዕዛዝ አሻፈረኝ በማለቱና ሁለቱ ራሶች ልጁን ወደ እናት ጦሩ ለመመለስ ያደረጉት ያላሰለሰ ጥረት ውጤት አልባ በመሆኑ ጃንሆይ በአቢቹና በጦሩ ላይ ሳይቆጡ አልቀሩም። በኋላ ላይ እንደሰማሁት ይህ የጀግናው የአብቹ ጦር አወቃቀር ይፋ ባይሆንም በአራት ጀነራሎች የሚመራ ነበር። አንደኛ በጀነራል ሀብቶም የሚመራ የሐማሴን ልጆች ጦር፣ ሁለተኛ በጀነራል ተስፋ ጽዮን የሚመራው የትግራይ ልጆች ጦር፣ ሶስተኛ በጀነራል ጋሹ የሚመራው የጎጃም ልጆች ጦር፣ አራተኛ በጀነራል ወርቁ የሚመራ ዋናው የሰላሌ ልጆች ጦር ሲሆን እነዚህ አራት ጀነራሎች ከነጦራቸው ታማኝነታቸው ለልጁ ለአብቹ ነበር። እናም እነሆ ለመጀመሪያ ጊዜ ይሄ ጦር ወደ አሸንጌ ሐይቅ እንዲወርድ ከደጃዝማች አበራ ቀጭን ትዕዛዝ ሲደርሰው ትልቅ ፈተና ላይ ወደቀ። እነዚህ አራት ጀነራሎችና መሪያቸው አብቹ አንድ ሌሊት ሙሉ ሲመክሩ አድረው በመጨረሻ ባለ አራት ነጥብ ውሳኔ ላይ ደረሱ። አንደኛ የትግራይ ልጆች ጦሩን እያገዙና መንገድ እየመሩ ወደ አሸንጌ ሐይቅ ወርደው ከዚያ ወደ የቀበሌያቸው እንዲመለሱ፣ ሁለተኛ የጎጃም የዳሞት ልጆች ከአሸንጌ ሐይቅ በኋላ ወደ ዳሞት የሚመለሱበትን ሁኔታ አሸንጌ ሐይቅ ላይ እንዲመክሩበት ሶስተኛ የሰላሌ ልጆች ጦር የደጃዝማች አበራን ጦር ተከትሎ ወደ ሰላሌ እንዲመለስ፣ አራተኛ መመለሻ የሌለው የሐማሴኑ ጦር ከሰላሌው ጦር ጋር ተቀላቅሎ የዚህ ጦር ዕጣ ፈንታ ተካፋይ እንዲሆን ተስማምተው የደጃዝማች አበራን ትዕዛዝ ተቀብለው ከደጃዝማች መሸሻ የከምባታው ጦር መሪ ጋር ጎን ለጎን የጠላትን ጦር እያርበደበዱ ወደ አሸንጌ ሐይቅ ወረዱ። ከቀትር በኋላ ነው። ፀሐይዋ ግን አሁንም እንደ እሳት ትፋጃለች። አንድዳ አንድዳ ነፍሳችንን ልታወጣው ነው። ይኸው አስር ሰዓት ሙሉ ያለ ውሃ በመንገድ ላይ ነን። አስር ሰዓት ሙሉ በዚህ በረሃማ ቀበሌ ለፎይታ ያህል እንኳ ወገባችንን ሳናሳርፈው የደከሙ እግሮቻችንን እየጎተት በጉዞ ላይ ነን። ብቸኞች ሁለትም ሶስትም ሆነው በጓድ ያሉ በቡድን በቡድን ሰብሰብ ያሉ መንገዱና ጉዞው ከአቅማቸው በላይ ሆኖባቸው አንድ እርምጃ ወደፊት ማለት ያልሆነላቸው ወታደሮች በዚያ በረሃማ ቀበሌ ተበትነው በበቀሉ የግራር ዛፎች ጥላ ስር ጋደም ብለዋል። እነዚህ ምስኪን ወታደሮች እንዲህ በየግራሩ ጥላ ስር ጋደም ሲሉ እንቅልፍ ይዟቸው ጭልጥ ይልና ራሳቸውን አደጋ ላይ ይጥሉታል። ብዙ ጊዜ እንዲህ እንደ ማሽላ ቆሎ ተበትለው በየግራሩ ስር ባረፉበት የጨካኞቹ ሽፍቶች ካራ ለዘላለም አስተኝቷቸዋል። ይህ አረመኔያዊ የሽፍቶች ጭካኔ ሊደርስበት እንደሚችል ቢገምትም እድሉን በፈጣሪው ላይ ጥሎ ጋደም ይላል። በዚህ መልኩ ስንኳትን ውለን በአንድ ወጣት ፊታውራሪ ከሚመራ ጦር ጋር ተቀላቀልን። ከዚሁ ወጣት ፊታውራሪ ጦር ጋር ስንጓዝ ውለን ማምሻው ላይ ከአንድ ከደረቀ ወንዝ ዳርቻ ደረስን። ወታደሮቻችን እዚያ የደረቀ ወንዝ መሃል ገብተው በእጃቸው ትልቅ ጉድጓድ ቆፈሩ። በዚህ ጉድጓድ ውስጥ ትንሽ ውሃ እስኪጠራቀም ድረስ እንደ ዕድሜ ልክ የፈጀ ጊዜ ፈጀ። እኛ ቁጥራችን ብዙ ነውና ከዚያች በመከራ የተጠራቀመ የደፈረሰ ውሃ ለመጨረሻው ወታደር የደረሰው ነገር ቢኖር ውሃ ሳይሆን ጭቃ ብቻ ነበር። ብዙም ሳናርፍ በአንድ ጠባብ መንገድ ውስጥ ገብተን መጨረሻው ወደማይታወቅ ቦታ ጉዞ ጀመርን። ቀበሌው ተመሳሳይ ነው። ዳገት፣ ቁልቁለት፣ ገደል፣ ሜዳ ግራር ቁልቋል መጨረሻ የሌለው በሸማው ተጠቅልሎ መደዳውን የተኛ ቆስሎ በሽታውን በዝምታ የሚያስታምም የሞተ የኢትዮጵያ ወታደር ብቻ ሁሉም በዚያች መንገድ ዳር አንዱን ካንዱ መለየት እስኪያስቸግር ድረስ በሸማው ተጠቅልሎ ተኮልኩሏል። ጀንበር ጠልቃ ብዙም ሳይቆይ ብዙም ውሃ ከሌለው የተንቤን መጨረሻና የአበርገሌ አዋሳኝ ከሆነ የአረንቋ ወንዝ ዳርቻ ደረስ። ብርቶች እድልና አጋጣሚው ሳይጠምባቸው ከአረንቋ ወንዝ ደርሰው ጥማቸውን ቆርጠው ከድካማቸው ለማረፍ እዚህም እዚያም ጋደም ብለዋል። አንዳንዶቹ እሳት አንድደው ሽምብራ ይቆላሉ። ከትናንት ከሰዓት በኋላ ጀምሮ በአፋችን እህል አልገባም። በአረንቋ ወንዝ ዳርቻ ትናንት ቀድመው ከሄዱት ከሁለቱ ራሶች ጋር ተገናኘን። ይሁን እንጂ ዛሬ ቀኑን ሙሉ በጉዞ ላይ ስንመኘው የነበረው ትንሽ ተኝተን የማረፉ ሐሳባችን፣ ምኞታችን ሳይሳካልን ቀረ። ጠንካራ የጣሊያን ጦር ከኋላችን እየተከተለን ሲሆን ከፊታችን ደግሞ ሌላ የጣሊያን ጦር መንገዳችንን ቆርጦ ሊዘጋብንና ሊያደቀን እየታገለ ነው። ስለዚህ ጊዜ ሳናጠፋ በጉዟችን መግፋት አለብንና እፍኝ የሽምብራ ቆሎዬን በልቼ ሳልጨርስ ጉንጭ ውሃዬን አጣጥሜ ሳልጨልጥ ነጋሪቶች መጎሰምና ጥሩምባዎች መነፋት ጀመሩ። ይህ ደግሞ ወደፊት በል ነውና እኛም ከጦሩ ጋር ተቀላቅለን የደከሙ እግሮቻችንን ወደፊት አልናቸው። ወንዙን ተሻግረን ውሃ ከሌለው ያበርጋሌ ጫካ ውስጥ ገባን። የሰው ልጅ ሊያደንቀው ሊያፈቅረው የሚገባ ገደል፣ ተራራና ሸንተረር ከፊታችን ተጋረደ። ግን ምን ያደርጋል ጊዜው የመከራ የጦርነት ጊዜ ነውና ይህን የተፈጥሮ ውበት ማድነቂያ ማሞገሻም ጊዜ የለንምና የሚታደን አውሬ እየተሽለኮለኩ እግሬ አውጪኝ መሮጥ ጀመርን። የሰው ልጅ ጥንካሬ የሚያስገርም ነው። በእኔ ባይደርስ ባላመንኩ ነበር። ከአቢያዲ ጥር 25 ቀን ተነስተን ከጥቂት ሰዓታት እረፍትና እንቅልፍ በስተቀር ሳናርፍ እንደሮጥ ይኸው አሁን ከየካቲት 24 ወደ የካቲት 25 ልንሸጋገር ነው። አንድ ወር ሙሉ የሰው ልጅ ጥቂት አርፎ እፍኝ ሽምብራ ቆርጥሞ ጉንጭ ውሃ ጠጥቶ ተራራ ወጥቶ ቁልቁለት ወርዶ ገደል ቧጦ መሮጥ መቻሉ ተአምር ነው እንጂ ሌላ ምን ይባላል? ዛሬ ደግሞ እድለኞች ነን። ራስ ካሳ ፈረሶች ላኩልን። ያለ ፈረስ በቀጣዩ ቀን ጉዞ በእግር መቻላችንን እግዜር ነበር የሚያውቀው። ሁለቱ ራሶች ልክ ነጋሪት ከመነፋቱ ከጠንካራው ሰራዊታቸው ጋር በፍጥነት ጉዞ ቀድመው ይሄዳሉ። በዚህ ማለቂያ በሌለው ሩጫ ደካሞቹ ቀስ በቀስ ደረጃ በደረጃ ወደ ኋላ ይቀራሉ። የኛም የፈረንጆቹ አጃቢ ጦር ከምንጊዜውም በላይ ቀንሶ አብረውን የቀሩት በጣት የሚቆጠሩ ጥቂት ጠንካሮች ብቻ ናቸው። እኩለ ሌሊት ግድም ጨረቃዋ ከጠራው ሰማይ ላይ ሮጣ ከሰሜን ተራራዎች ጀርባ ገብታ ተሰወረች። ያለንበት ቀበሌ ወዲያው ጥቁር ድንኳን የለበሰ መሰለ። በዚህ ጥቁር መጋረጃ የሸፈነ በምትመስለው መንገዳችን ከአንድ ሜትር በላይ ርቆ ያለን ነገር ለይቶ ማየት የማይቻል ነገር ነው። ከፊታችን ደግሞ አስቸጋሪ ሰርጥና የተራራ መንገድ ይጠብቀናል። ከተራራው ስር ያሉ መንገዶች ሁሉ ዞሮ ዞሮ የሚያደርሱት ወደ ተራራው ጫፍ በመሆኑ ከፊታችን የነበሩ ወታደሮች ደረጃ በደረጃ እየተከፋፈሉ በተለያየ መንገድ ከዚህ አስቸጋሪ ጨለማ ውስጥ ለመውጣት እየተጣደፉ ገደሉን መቧጠጥ ተያያዙት። ጥቂት እንደገፋን ጨለማው እየጨከነ መጥቶ አንድ ሜትርም በዛ ተብሎ ነው መሰል የአንዱን ሜትር እይታም ነፈገን። ከፈረንጆቹ እኔ እንደ መጨረሻ ፈረሰኛ እጓዝ ስለነበር ከፊቴ የነበረውን ፈረሰኛ ከጥቂት ደቂቃዎች በፊት ተሰውሮብኝ አሁን ከፊቴ የማየው ነገር ቢኖር እግረኛ ሰው የሚመስሉ ነገሮች ውልብ እያሉ ሲጠፉብኝ ብቻ ነው። ይህም በዛ መሰል የእነዚያም እግረኞች ዱካ ጠፋ። አሁን በዚህ በሚያስፈራ ድቅድቅ ጨለማ አስቸጋሪ በሆነውና በወጉ በማላውቀው በተራራ መንገድ ብቻዬን ቀረው። ምንም ነገር አላይም። በትክክለኛ ወታደሮቻችን ቀድመው የሄዱበት መንገድ እንኳ እንደምሄድ እርግጠኛ አይደለውም። አሁን ሁሉንም ነገር ለፈረሴ ተውኩለት፣ በነጻነት ወዳሻው ቦታ እንዲወስደኝ ከዚህ ጨለማ እንዲያወጣኝ ሙሉ ነጻነቱን ሰጠሁት። በዚህ የቁርጥ ቀን መንገድ እድሌን በፈረሴ ላይ ተውኩት። ብልጡ ፈረሴ በጥንቃቄ በዚያ አስቸጋሪ መንገድ ይዞኝ ይሄድ ጀመር። አልፎ አልፎ ፍንጥቅ በምትለው ብርሃን ፈረሴ በገደሎች መሃል አስቸጋሪውን መንገድ በጥንቃቄ እየረገጠ ይዞኝ እንደሚጓዝ ተረዳው። ግን ፈረሴ ጦራችን በሄደበት መንገድ ይዞኝ እንደሚሄድ የተረዳሁት አልፎ አልፎ ደክመው መንገድ ዳር የተኙትን ወታደሮች ላለመርገጥ በጥንቃቄ ሲራመዳቸው ቢሆንም ዋናው ጦራችን በሄደበት መንገድ እንደሚወስደኝ ግን እርግጠኛ ሳልሆን የሰጠሁትን ነጻነት ሳልቀማውና ሳልጋፋው እንደ ሁል ጊዜው ሁሉ አስቸጋሪውን መንገድ በጥንቃቄ እየረገጠና በየመንገዱ ዳር ጥቂት አርፈው በመሄድ ቁጭ ባሉበት እንቅልፍ የወሰዳቸውን ወታደሮች እየተራመደ በመንገዱ ቀጠለ። አንበሳው ፈረሴ ንጋት ላይ ከፈረሰኛው ጦራችን ጋር ወስዶ ቀላቀለኝ። የራሳችንን ጦር እንዳገኘው በጣም ተደሰትኩ። አለቃ ማን ነው ስል በመጀመሪያ ያገኘሁትን የአበሻ ወታደር ጠየቅኩት። ደጃዝማች ጨቡዴ ሲል በታላቅ ኩራት መለሰልኝ። ወዲያው ከሩቅ ደጃዝማች ጨቡዴ ሊቀበለኝ ሲመጣ አየሁት። ከተለያየን ሰንብቶ ነበር። አሁን ያለሁበት ጦር አዛዥ ደጃዝማች ጨቡዴ መሆኑን ተረዳው። ከደጃዝማች ጨቡዴ ጋር የተለመደውን ረጅሙን የሀበሾች ሰላምታ ከተለዋወጥ በኋላ ደጃዝማች ጨቡዴ ወዳጄ አሁኑኑ መመለስ አለብህ። እዚህ አደጋ የበዛበት ቦታ ነው። ባይሆን ጥቂት ወታደሮች እሰጥሃለሁ። አሁኑኑ ወደ ዋናው ጦር መመለስ አለብህ ሲል አዘዘኝ። ለምን ደጃዝማች ብዬ ላቀረብኩለት ጥያቄ ጌታዬ፣ ከፊታችን ምንም የኢትዮጵያ ጦር የለም። ከፊታችን ያለ ነገር ቢኖር የጣሊያን ጦር ብቻ ነውና እባክህ ተመለስ አለኝ። እውነትም ከርቀት ቁጥር ስፍር የሌላቸው እነዚያን አመዳም አስጠሊታ የጣሊያን ወታደሮችን ድንኳን አየሁ። ጣሊያኖች ያለምንም ሐሳብ ድንኳኖቻቸውን ተክለው በድንኳኖቻቸው ዙሪያ እሳት አንድደው ጨዋታቸውን እያደሩ አርፈው ተቀምጠዋል። የጣሊያን ጀነራሎች በአንድ ሌሊት አስቸጋሪውን የተራራ መንገድ አልፈን ከሰፈሩበት የጦር ሰፈር ደጃፍ መድረሳችንን ፈጽሞ አልተገነዘቡም። አንዱም የአውሮፓ አገር ጦር እንኳን በሌሊት ለዚያውም በድቅድቅ ጨለማ እንዲህ አይነት በቀን እንኳ የሚያስፈራ መንገድ ለመጓዝ አይደፍርም። ደጃዝማች ጨቡዴ በተደጋጋሚ ወደ ኋላ እንድመለስ ቢያዘኝም ቢለምነኝም ሳልቀበለው ቀረው። በኋላ ደጃዝማችን ወዴት እንደምንሄድ ጠየቅኩት። ጌታው መጀመሪያማ ወደ አምባላጌ ነበር መስመራችን። አምባላጌ ግን በጠላት እጅ ወደቀ። ስለዚህ አሁን ወደ ኮረም ለመዝለቅ መጣር አለብን አለኝ። ኮረም በእነዚህ አስቸጋሪ ቀኖች ውስጥ ብዙ የደረቁ ከንፈሮች በደረቁ ወንዞች ዳርቻ ጠብታ ውሃ ፍለጋ የሚቆፍሩ በሺዎች የሚቆጠሩ ወታደሮች በሹክሹክታ ኮረም ኮረም ሲሉ ሰማን። ኮረም ከሽንጌ ሐይቅ በስተደቡብ በኩል ያለች ትንሽ ቀበሌ። በኮረም ጃንሆይ ከነጦራቸው ይጠብቁናል። አዎ በኮረም የመጨረሻውን ውጊያ የመጨረሻውን ፍልሚያ አድርገን ቢያንስ ጣሊያኖችን እዚያ ላይ እናቆማቸዋለን። የሁሉም የኢትዮጵያ ወታደር ምኞት ነበር። አሁን ከደጃች ጨቡዴ ጋር በፈረሶቻችን ላይ ተቀምጠን በግንባር ጦሩን እየመራን ነው። በመንገዳችን ላይ ደጃዝማች የቆየ ጨዋታ እያወራኝ ትንሽ አሳቀኝ። የምንሄድበት መንገድ በሁለት ገደሎች መሃል በመሆኑ ጨለማው ጠንከር ያለ ነበርና የዚህ ጦር መሪ ደጃዝማች ጨቡዴ ከገደሎቹ መሃል ብርሃን ፍለጋ ወደ ላይ እንድንወጣ አደረገ። ከገደሎቹ መሃል ስንወጣ ደግሞ በጣም መሽቶ ስለነበርና ላይ የተቀበለን ጫካ የበዛበት ሜዳ ስለሆነ ከሸለቆውም መንገድ የባሰ ሆነብን። ይህን የተረዳው ደጃዝማች ፈረሱን አቁሞ ዙሪያ ገባውን ቀበሌውን ከቃኘ በኋላ ከፈረሱ ላይ ወርዶ በዚህ ጨለማ ወደፊት መሄድ አንችልም፣ እስኪ ነጋ መጠበቅ አለብን አለ። ይህን የግዳጅ ረፍት አብዛኛው ወይም ጠቅላላው ጦር ማለት ይቻላል በደስታ ተቀበለው። እያንዳንዱ ወታደር በአጋጣሚ በቆመበት ቦታ ያገኘውን ድንጋይ፣ ግንድ፣ ጉቶ ብቻ ያገኘውን ነገር ተደግፎና ተንተርሶ ጋደም ማለት ጀመረ። እኔም የነሱን ፈር ተከትዬ በቆምኩበት ቦታ ከፈረሴ ወርጄ አንድ ከፍ ያለ ድንጋይ ተደግፌ የቅምጥ ጋደም አልኩ። ይሁን እንጂ ብዙም ሳልቆይ የሆነ ነገር ፊቴን ሲልሰኝ ባንኜ የነቃው ፈረሴ ነበር። በጉዞ የደከመው ፈረሴ አንገቱን ወደ እኔ አስጠግቶ ከአጠገቤ ተኝቶ አልፎ አልፎ እያሻሸኝ ከነዚያ በደረቅ ሌሊት በዚያ አስጠሊታ ጩኸታቸው የተኛን እየቀሰቀሱ ከሚያዋክቡት ልክስክስ ጅቦች እንድጠብቀው የሚማጸነኝ መሰለኝ። እሱስ ካለኔ ማን አለው? አንገቱን አቀፌ ጋደም አልኩ። እየነጋ ነው። እናም ብዙ ጊዜ ሳናጠፋ በመንገዳችን መቀጠል አለብን። አሁን ደግሞ ቀኑ መጨረሻ በሌለው አይነት ሁኔታ በዚያ እሾሃማ ጫካ ውስጥ ስንሽለኮለክ ዋል። ፀሐይ በምድር ላይ ኃይለኛውን ሙቀቷን በለቀቀችበት እኩለ ቀን ላይ ከዚያ ጥላማ ጫካ ውስጥ ወጥተን ምንም መጠለያ ከሌለው ገላጣ ሜዳ ላይ ደረስ። ይህን አደጋ ብቻ የሞላበትን ገላጣ መሬት በፍጥነት ለቀን ወንዝ ነገር ወደምትመስል ጎድጓዳ ቦታ እንድንገባ የጦሩ መሪ ደጃዝማች ጨቡዴ ስላዘዘ በፍጥነት ወደዚያች ረባዳማ ቦታ መንገዳችንን ቀይሰን ገሰገስ። ብዙም ሳንሄድ በግማሽ ከደረቀ ወንዝ ደረስ። በዚህ በግማሽ በደረቀ ወንዝ ውስጥ ያለው ውሃ ውሃ የሚመስል የተበጠበጠ አፈር ብቻ ነበር። ግን የተጠማን ሰው ምን ያቆመዋል? እኔም ከፈረሴ ጎን ተንበርክኬ አጎንብሼ እንደ ፈረሴ ባፌ ከፈረሴ ጋር አብረን ጠጣሁት። ደጃዝማች ጨቡዴ ብዙም ጊዜ ሳያጠፋ በጉዞው ሲገሰግስ እኔ በዚያ በደረቀ ወንዝ ዳርቻ ከቀሩት ወታደሮች ጋር ቀረው። ሁሉም እሳት አንድዶ የሚበላ ነገር ለማብሰል ይጣጣራል። አንድ አበሻ እሳት አንድዶ በኩባያ ድፍርስ ውሃ ጥዶ ውሃው ሲፈላ ወደ ኮቱ ኪስ ገብቶ ቆሻሻ የሞላበት ዱቄት መሳይ ነገር በእጁ እያፈሰ ወደ ኩባያው ከጨመረና ጥቂት ደቂቃዎች ካማሰለ በኋላ ከእሳቱ ላይ አወረደው። እጅጉን በጣም ጣፋጭ የሆነ ገንፎ አብረን በላንና በላዩ ላይ ያችኑ ድፍርስ ውሃ ቸለስንባት። ረፋዱ ላይ ለጉዞ ተሰናዳን። አሁን የያዝነው መንገድ ካለፈው የደረቀ ወንዝ ጋር ተመሳሳይ ነው። ልዩነታቸው ይሄኛው ጠለቅ ያለ ስንጥቅ መሬት ነው። በዚህ ስንጥቅ መሬት ውስጥ ለረጅም ሰዓት ስንጓዝ ዋል። አዎ በክረምቱ ወራት በዚህ ስንጥቅ መሬት ላይ የጋይላ ወንዝ ይፈሳል። ይቺ የጋይላ ወንዝ ዛሬ የደረቀች ቢሆንም አንድ ስንዝር ያህል ጫር ጫር ማድረግ ይበቃል። አሸዋማው መሬት ያለ ብዙ ድካም በጥቂት ደቂቃዎች ውስጥ ንጹህና በጣም ጣፋጭ ውሃ ማግኘት እንችል ነበር። አዎ አድግ ያለው ሰልጥኝ ያለው በሚለው አገር የሚኖር ሌሊቱን በየመሸታ ቤቱ ሲፈነጥዝ የሚያደርሰው የውሃን ውድነትና ብርቅነት ምንጊዜም አይረዳውም። መሸና ጋደም አል ካለፉት ሌሊቶች ማለትም በድንጋያማው መሬት ላይ ካሳለፍኳቸው ከእያንዳንዷ ሌሊት ምንም እንኳ ለጥቂት ሰዓታት ብቻ እንኳ ቢሆንም የዛሬውን ሌሊት ሳወዳድረው የዛሬው አዳሬ በአውሮፓ ካለ ምርጥ ሆቴል አልጋ ጋር አይተናነስም። በለስላሳው አሸዋ ላይ ለጥቂት ሰዓታት ቢሆንም ጋደም ብሎ ወገብን ማሳረፍ እጅግ ደስ የሚል ስሜት ይሰጣል። የዛሬው አዳሬ የኢትዮጵያ ወታደሮች በአሸዋማ መሬት ላይ አንጥፌ እንድተኛበት በርከት ያለ ቡትቶዎች ቢሰጡኝም ተነሳ የሚለው ጥሩምባ ቀስቅሶኝ ስነሳ መላ ሰውነቴ ውሃ በውሃ ሆኖ ነበር። ከነልብሴ አጥባ ካሳደረችኝ ሆቴሌ የጋይላ ወንዝ ስንወጣ በጉዟችን ገፋንበት። በዚች በደረቀች በጋይላ ወንዝ ውስጥ ስንጓዝ በመጠኑም ቢሆን ከነዚያ የሰማይ ላይ የሞት ቆርቆሮዎች እይታ አምልጠናል። የጋይላ ወንዝ በደረቀ ወገቧ ላይ እንድንጓዝ በሆዷ ቋጥራ ከያዘችው ውሃ እንድንጠጣ መፍቀድ ብቻ ሳይሆን ከጠላትም የሞት አሞራዎች ዓይንም ደበቀችን። ጋይላ ምስጋና ይገባታል። በዚችው በደረቀች የጋይላ ወንዝ ጉያ ውስጥ ተደብቀን ወደ ኋላ የቀሩትን የትግል ጓዶቻችንን በተለይም ክፉኛ የቆሰለውን የከምባታ ልጆችን መሪ ደጃዝማች መሸሻን እየጠበቅን ነው። የጀግናው የከምባታ ልጆች ጦር መሪ ደጃዝማች መሸሻ የራስ ካሳ ጦር ከተንቤን የብረት አጥር ሰብሮ እንዲወጣ ሽፋን ሲሰጥ የነበረው የራስ ካሳ ጦር የብረት አጥሩን ሰብሮ ከወጣ በኋላ ወደ ኋላ እያፈገፈገ ሲዋጋ፣ ጀግናው የከምባታ ልጆች መሪ ደጃዝማች መሸሻ በአንድ የእጅ ቦምብ ከመመታቱም በላይ በሶስት የመትረየስ ጥይቶች ሆዱን ተመትቶ በወደቀበት ቦታ እንደሞተ ሰው ተኝቶ ውሎ ሲመሽ በጨለማ እንደ እባብ እየተሳበ ከዋለበትና ከቆሰለበት የጦርነት አውድማ ወጥቶ ወደ ጫካ ይገባል። እዚያ ጫካ የትግል ጓዶቹ አንስተው የተረፈ ጦራቸው ወደ ሰፈረበት የጦር ሰፈር ወሰዱት። ይህ ጀግና ሰው ሶስት የመትረየስ ጥይቶች በሆዱ ይዞ አብዛኛው ሰውነቱ በተወረወረበት የቦምብ ፍንጣሪ ተበሳስቶ ሌላ ሰው ወዲያው የሚሞትበትን ጭጭ የሚልበትን መከራ ተሸክሞ ኋላ ቀር በሆነ በቡትቱ ቁስሎን ታስሮ ሶስት ቀንና ሌሊት በፈረስ ተጉዞ እነሆ ዛሬ ከዋናው የራሶች የጦር ሰፈር ደረሰ። ይህ ቆራጥ ጀግና ከራስ ካሳ የጦር ሰፈር ሲደርስ ከፈረሱ ለመውረድ አቅም ስላልነበረው በወታደሮቹ እርዳታ ከፈረሱ ወርዶ ራስ ካሳ ካስነጠፉለት አልጋ ላይ በጀርባው ተኛ። የጀግኖቹ ጀግና ደጃዝማች መሸሻ በከባዱ ከመቁሰሉም በላይ ያለ አንዳች የሐኪም እርዳታና ያለ አንዳች እረፍት ያደረገው ጉዞ ከፍተኛ የደም መፍሰስ ስላስከተለበት ራስ ካሳ ካስነጠፉለት አልጋ ላይ ሁለት ሰዓት ያልሞላ ጊዜ ካረፈና የትግል ጓዶቹንና አለቆቹን ከተሰናበተ በኋላ ከዚያች ስቃዩ ተገላገለ። ምስኪን ኢትዮጵያ አንድ ደፋር ድንቅ ጀግና ዛሬ አጣች። የጀግኖቹ የደፋሮቹ የከምባታ ልጆች መሪ የደጃዝማች መሸሻ ሞት ሁላችንንም አሳዘነን። ይገርማል። ካሁኑ የዋናው የጦር ሰፈራችን ጋይላ ለብዙ ጊዜ ያላየኋትን ወፍራሟን ሳቂታዋን የራስ ካሳ ዋና ወጥ ቤት አገኘዋት። አዎ እቺ የደስደስ ያላት ደግ ሴትዮ ለብዙ ቀናት የደረሰችበት ጠፍቶ ነበር። ገና ከተንቤን ሽሽት ስንጀምር ይቺው ባልቴት ከወጥ ቤቶቿ ጋር ዕቃዋን ስትቋጥር ወደ ኋላ ቀርታ ኖሮ አንዱን ዕቃ ስትጭን፣ አንዱን ስታወርድ ስትንጎዳጎድ ድንገት ጣሊያኖች ደርሰውባት ከነ ንብረቷና ከጠቅላላው የወጥ ቤቶቿ ሰዎች ጋር በጣሊያኖች ምርኮ ስር ትወድቃለች። በቁጥር ወደ መቶ ከሚሆኑት ወጥ ቤቶቿና ልጆችም አሉበት ከተንቀሳቃሽ ማድቤቷ ጋር የተማረከችው ይቺ ደግ ባልቴት ለምርመራ ከአንድ የጣሊያን መኮንን ፊት ስትቀርብ ለነጻነት ያበቃትን አቤቱታዋን ደጋግማ አቀረበች። እኔም ወሬ አልጠገብ ብዬ እንደምንም ከጣሊያኖች እጅ አምልጣ ከዋናው ጦራችን ጋር መቀላቀል እንደቻለች ጠጋ ብዬ ለጠየቅኳት ጥያቄ ይቺ ሳቂትሳና ሞኛ ሞኝ መሳይ ባልቴት ያወጋችኝ ባጭሩ እንዲህ የሚል ነበር። ከወጥ ቤቶቿ ጋር ከአንድ ከፍተኛ የጣሊያን መርማሪ መኮንን ፊት ቀርባ ስትመረመር መኮንኑ በተደጋጋሚ የሁለቱ ራሶች ጦር የት እንደተደበቀ እንድትናገር አጥብቆ ይጠይቃታል፣ ያስፈራራታል። ታማኟ ወጥ ቤት ግን ብትገሉኝ ግደሉኝ እንጂ ለማንም አልናገርም ብላ ድርቅ ከማለቷም በላይ የጣሊያኑ ከፍተኛ መርማሪ መኮንን አሁኑኑ ከነወጥ ቤቶቿና ከነሙሉ ጓዟ ካለቀቃት ሁለቱ ራሶች የሚበሉት ነገር እንደማይኖራቸውና እንደሚቆጧት በተደጋጋሚ ለዚያ መኮንን አቤቱታዋን ታቀርባለች። ያ መርማሪ መኮንን የባልቴቷን አቤቱታ እሺ ብሎ እንደጠየቀችው ከነሙሉ ወጥ ቤቶቿና ማልቤቷ ጋር በነጻ ለቀቃት። አዝኖላት ሳይሆን ሊከታተላት፣ እሷ ሳታውቅ ወደ ሁለቱ ራሶች የጦር ሰፈር እንድትመራው አስቦ ነበር በነጻ የለቀቃት። ብልጧ ወጥ ቤት ግን ከጣሊያኖቹ እጅ እንደወጣች ወጥ ቤቶቿን በብዙ ቡድን ትከፋፍልና በተለያየ አቅጣጫ ሄደው የራሶችን የጦር ሰፈር እንዲፈልጉ አዛ የወጥ ቤቷን ጦር በተንቤን ትበትነዋለች። እሷም የራሷን ቡድን እየመራች ወደ ጫካ ገብታ በአሳቻ መንገድ እየሄደች ተራራ እየወጣች ቁልቁለት እየወረደች ዋናውን መንገድ እየተወች ዱር ለዱር ከሚከታተሏት የጠላት ሰላዮች ዓይን ትሰወርና አረሳስታ እርግጠኛ ስትሆን ወደ ጌታዋ ተመለሰች። ድንቅና ብልህ ባልቴት የከንባታውን ደጃዝማች መሸሻን የቀበርንበትን የጦር ሰፈራችንን እኩለ ሌሊት ላይ ለቀን ወደፊት እንድንሄድ ራስ ካሳ ትዕዛዝ ሰጡ። ለእኛ ለአምስቱ ፈረንጆች የቀረን አንድ የደከመ የተራበና ለራሱም የግዱን የሚሄድ ፈረስ ብቻ ነበር። ቀጣዩን ጉዞ በእግር መግፋት ግዴታ ነውና ለረጅም ሰዓታት በእግር ተጉዘን ከመካከላችን በጣም የደከመውና መሄድ ያልሆነለትን ተጋግዘን በዚያ በሞተ ፈረሳችን ላይ ጥቂት እግሮቹን እንዲያሳርፍ እያደረግን እንሄዳለን። ያ ፈረስ በቁሙ እንዳይሞት እንደገና ተፈናጣጩን አውርደን የደከመውን ፈረሳችንን እየጎተት ወደፊት እንሄዳለን። ማለቂያ የሌለው ጉዞ። እንዲህ እየተጓዝን ቀዳሚውና ጠንካራው ጦር ከሰፈረበት የጦር ሰፈር ደረስ። ዓይን ለመጨፈን የማትበቃ ጊዜ እንኳን ሳናርፍ ያ መከረኛ ነጋሪት ይጎሰም ጀመር። ካረፍንበት መሬት በመከራ ተነስተን ጉዞ ስንጀምር ያንን የደከመ ፈረሳችንን ለእድልና እጣፈንታው በዚያው ጥለነው ሄድ በተቀደሰች ሀገር ፈረስ አይበላ ነገር። እናም እሱን መጎተቱ ፋይዳ አልነበረውም። በመሆኑም የሚቀጥሉት ረጅም ሰዓታት እግሮቻችን የአሸዋ አቧራ እያቦነኑ ስንጓዝ ውለን እንደገና ያችኑ አጭር እረፍትና የዶሮ እንቅልፍ ወስደን እንደገና ነጋሪቱ ይጎሰም፣ ጥሩምባው ይነፋና የደከሙ እግሮቻችንን እየጎተት ተራራ ስንወጣ ቁልቁለት ስንወርድ የደረቁ ወንዞችና ጅረቶች ስንሻገር ማለቂያ የሌለው በሚመስል ሜዳ ስንሄድ እናመሽና እንደገና ሌላ አጭር እረፍት እናደርጋለን። ከዚያም እፍን ሽምብራ ባፋችን እንልና ጉንጭ ውሃ ተጎንጭተን ያ ነጋሪት ሲጎሰም እንደገና ማለቂያ በሌለው መንገድ ቀይ አሸዋ ስናቦን ከመድረቁ የተነሳ የፈራረሰ አስፋልት የሚመስለውን ጠጠር በጠጠር የሆነውን የውሃ ዘር የሌለውን ወንዝ እየተሻገርን ብቻ መንገድ ይሁን አይሁን ወደፊት እያልን እንገሰግሳለን። ያለፍናቸው ቅቤ የተቀቡ የሚመስሉ ገደሎች፣ አስደናቂ ተራሮች፣ የሚያስገርምና የሚያስደንቅ ውበት ያላቸው ሸለቆዎች፣ ፒራሚድን የሚያስንቁ ቋጥኞች፣ ብቻ በምድር ሳይሆን በጨረቃ ላይ የምንሄድ እስኪመስለን ድረስ ተጓዝን። የካቲት 30 ቀን ማምሻው ላይ ከሳምሬ ወንዝ ዳርቻ ደረስን። ሳምሬ ውሃ በውሃ ነች። እንዲህ የሚያጓጓ ውሃዋ የሳምሬን ወንዝ ከምላጭ በሰሉ ሁለት ገደሎች መሃል ደብቃ ይዛዋለች። ሳምሬ ተስፋችን ነች። ቢያንስ እነዚያን ገደሎች ወርደን ጥማችንን ቆርጠን ጥቂት እናርፍ ይሆናል። የሳምሬ ገደሎች፣ ድንጋዮች እግሮቻችንን እየሸረከቱ ወርደን የውሃ ጥማችንን ቆርጠን ኮዳችንን ሞልተን ሁለት ሰዓት እንኳ ያልሞላ ጊዜ ሳናርፍ መከረኛው ነጋሪት ተጎሰመ። ወደፊት ማለቱ የማይቀር ጉዳይ ግዴታ ነውና በስለት ድንጋይ የተሸረከቱ እግሮች በቡትቱ ታስረው ማለቂያ ከሌለው እግረኞች መሃል ገብተው ወደፊት አሉ። መጋቢት ስድስት ቀን ማምሻው ላይ ከአስራ አራት ቀን በላይ ቀን ከሌት ጉዞ በኋላ ደጃዝማች መሸሻን ቀብረን ሁለት ቀን በጋይላ ወንዝ ዳርቻ ከማረፋችን በቀር ያለምንም የረባ እረፍት ከፊታችን የሚነድ ከተማ የሚመስል የጣሊያኖች የጦር ሰፈር ተዘርግቶ እይታችን ውስጥ ገባ። ይቺ ዛሬ ጣሊያኖች አንድደው ድንኳኖቻቸውን የተከሉበት ቦታ እስከ ቅርብ ጊዜ ድረስ ሰቆጣ በመባል የምትታወቅ ትንሽ ከተማ ነበረች። ከሰማይ ላይ የሚወረወሩ የጣሊያን ቦምቦች ያችን ገና በማበብ ላይ ያለች ትንሿን እና ውቧን ሰቆጣ ወደ አመድነት ለወጧል። አንድም የጦር ሰፈር ምልክት እንኳ የሌላትን ትንሿን ሰቆጣን የቦምብ ናዳቸውን አውርደውባት አመድ መድፊያ እንጂ ገና በማበብ ላይ ያለች የነበረች ሰቆጣ መሆኗን የሚጠቁም ምልክት አሳጥተዋታል። የሰቆጣ ጎጆ ያፈራቻቸው ወንዶች አንዳቸውም ሳይቀሩ ወደ ጦር ሜዳ ሲሄዱ በሰቆጣ የቀሩ ሴቶች ልጆችና አሮጊቶች ብቻ ነበሩ። በሮማ ከፓላዞ ቬኒዛ መስኮቱ በረንዳ ላይ ቆሞ በኢትዮጵያ ስልጣኔ አመጣለሁ፣ አስገባለሁ እያለ የሚደነፋው ሙሶሎኒ የእሱ የስልጣኔ መንገድ ምን እንደሚመስል የሰቆጣ አመድ ዝምተኛ ምስክር ነች። ምዕራፍ 33 ከንጉሠ ነገሥቱ ጋር በኮረም የወግ መዲና ሰቆጣ የሞተች ያልተቀበረች ከተማ ነች። ነዋሪዎቿ ከዚያ እሳት አምልጠው መሸሽ ችለው ከሆነ ከሰቆጣ በላይ ባለ ተራራ ላይ ተደብቀው በጠራ ሰማይ ላይ እያፈጠጡ ናቸው። ምናልባት በሕይወት አምልጠው ከሆነ በጊዜ ከጎጇቸው ወጥተው መምለጥ ያልቻሉ የሰቆጣ አዛውንት ሴቶችና ሕፃናትማ ያው ከሰቆጣ ጋር አመድ ሆነዋል። ድምጥማጧ በጠፋው ሰቆጣ ብዙም ሳንቆይ ወደፊት ሄድ። ሌሊቱን ሙሉ ሲዘንብ ነው ያደረው። ንጋት ላይ ቀዝቃዛው ንፋስ ቀሰቀሰን። ያደርንበት ቤት ጣሪያ ሲያፈስ ነበር ያደረው። አሁን ያለነው ተራራማ በሆነ ቀበሌ ሲሆን እዚህ ቀን ቀን ሐሩሩ ሲለበልብ፣ ሌሊት ደግሞ ቁሩ ብርዱ መድረሻ የሚያሳጣ ቦታ ነውና አዳራችን አዳር አይበለው። በብርድ ስንንቀጠቀጥ ጥርሳችንን ስናፋጭ ነው ያደርነው። እንደዚያ በሚያንቀጠቅጥ ብርድ እንደሬሳ ተኝተን ዋናው የራስ ካሳ ጦር ነጋሪት መጥቶ ሲንቀሳቀስ እንኳ አልሰማንም ነበር። ቢሆንም የኋላው ደጀን ጦር ለጉዞ ሲሰናዳ እኛም ተነስተን ንጉሡን ፍለጋ ወደፊት ሄድ። አሁን የምንሄደው እስከ ዛሬ ብዙም ባልተጠኑ ሁለት ተራሮች መሃል ነው። ከአንዲት የጸለሬ ወንዝ ገባሪ ጅረት ዳርቻ ስንቃረብ መንጋት ጀመረ። ብዙም ሳይቆይ ከብዙ ቀናት እፎይታና ሰላም በኋላ ያልተጋበዘች ያልተጠራች እንግዳ ባለ ሶስት ሞተር የጣሊያን ሰላይ አውሮፕላን ባናታችን ላይ መዞር ጀመረች። ከሰዓታት ጉዞ በኋላ በየቦታው ጋደም ብለው የሚያርፉ ወታደሮችን ማየት ጀመር። ይህ ማለት ደግሞ በትክክልና በእርግጠኝነት ወደ ዋናው ጦራችን የጦር ሰፈር እየተቃረብን ነው ማለት ነው። ብዙም ሳንቆይ በውሃ ልክ የተሰሩ ከሚመስሉ ሁለት ገደሎች መሃል ባለች ዋሻ ሁለቱ ራሶችና አሉ የሚባሉ የሰሜኑ ጦር የጦር አበጋዞች ሰፍረው አገኘናቸው። ከእነዚህ ከፍተኛ የጦር ጀነራሎች መሃል ጀግናው ደጃዝማች መሸሻ የከምባታው ሲቀር የዋጉ ገዥና ወራሽ ራስ ከበደን ጨምሮ አሁን ራሶች ሶስት ሆነዋል። እንዳልኩት አሁን ራሶች ሶስት ናቸው። ሙግቱ ጦፏል። የዋግ ተወላጆች የራስ ካሳ ጦር በዋግ ግዛት ቆይቶ ከሰቆጣ የሚወርደውን የጠላት ጦር እንዲከላከል ግዛታቸውን፣ ልጆቻቸውን፣ ንብረታቸውን እንዲታደግላቸው አጥብቀው ይማጸናሉ። ከወታደራዊ ስልት አንጻር የዋጎችን ጥያቄና ምኞት የራስ ካሳ ጦር ሊፈጽመው አይቻለውም። ራስ ካሳ ጠቅላላ ጦራቸውን ይዘው ወደ ኮረም በመውረድ የንጉሱን ጦር አጠናክረው ኮረም ወይም ማይጨው ላይ ለአንዴና ለመጨረሻ ጊዜ ከፋሽስቱ ጦር ጋር ገጥሞና የአምባላጌን ተራራ ወርዶ ቢያንስ ወደ አዲስ አበባ እንዳይዘልቅ መሞከር አለበት። የራስ ሙሉጌታ ጦር በተሸነፈ ጊዜና ደጃዝማች ወልደ ማርያምና ደጃዝማች አውራሪስ የተረፈ ጦራቸውን ይዘው በዋግ በኩል ሲያልፉ ተመሳሳይ ችግር ገጥሟቸው ነበር። በዚሁ አንድ ቀን ሙሉ በፈጀ ሞገድ በመጨረሻ ላይ ዋጎች እንዳሰቡትና እንደተመኙት ባይሆንም በሙግቱ አሸንፈው የአንድ ደጃዝማች ጦር በዋግ እንዲቆይ ሆኖ ሙግቱ አለቀ። የዋግ ድንበር ህዝብ ንብረት ከክፉ የጠላት ጦር ጠባቂ ሆኖ ከሙሉ ሰራዊቱ ጋር በዋግ እንዲቆይ እጃዝማች ኃይሌ ከበደ የዋግ ሹም የራስ ከበደ ልጅና ወራሽ ተመረጠ፣ ተሾመ ወይም ደግሞ ተፈረደበት። አሁን ማይሞት የአንድ ደጃዝማችን ጦር ብቻውን ከጠላት ጦር ጋር ግጠም ማለት የሞት ፍርድ እንጂ ሹመት ነውን? እጃዝማች ኃይሌ ከበደን ከጀግኖቹ ከአንበሶቹ ሰራዊቱ ጋር ብቻውን በዋግ ጥለ ነው። በዚያው ምሽት ንጉሱን ፍለጋ ወደ ኮረም ወደፊት ሄድ። ከሰቆጣ ተነስተን ኮረም እስክንደርስ አምስት ቀን ፈጀብን። በሰቆጣና በኮረም መካከል ያለውን አስቸጋሪ መንገድ እንሄድ የነበረው ጨለማን ተገን አድርገን ብቻ ነበር። በቀንማ እነዚያ የተረገሙ የጣሊያን የቆርቆሮ የሰማይ ላይ አሞራዎች ሰማዩን ወረው መርፌ እንደሚፈልጉ ሁሉ ስንዝር መሬት እንድንሄድ እንድንራመድ አይፈቅዱም ነበር እና ቀኑን በተገኘው ቦታ ሁሉ ከለላ ይዘን እንጠለላለን። ሶስቱ ራሶች በተገኘ ዋሻ መሳይ የቀበሮ ጉድጓድ ውስጥ ገብተው ይደበቃሉ። አሊያም በዘቦቻቸው ታጅበው የትላልቅ ዋርካዎችን ጥላ ተገን አድርገው ቀኑን ይውላሉ። እንዲህ አምስት ሌሊት ሙሉ በዚያ በሚያንቀጠቅጥ ብርድ ሰውነታችንን ለማሞቅ ጭምር ስንሮጥ ቀኑን በተወሸቅንበት ጉድጓድ በጠራራ ፀሐይ ስንወገር ሰንብተን መድረስ አይቀርምና ኮረም ደረስ። የካቲት አስር ቀን ማለዳ ከሶስት ሳምንታት ሽሽት በኋላ ትልቁን ግባችንን መታን። ኮረም ትልቁ ዓላማችን ግቡን ይምታ እንጂ ጣጣችን መከራችን ግን ገና አላለቀም ነበር። ከሰዓት በኋላ በምስራቅ ከአዘቦዎችና ከራያዎች ጋር ከሚያዋስኑት የድንበር ተራራዎች ላይ ወጣን። በታች ኮረም የንጉሠ ነገሥቱ መለዮ ለባሽ ወታደሮች ሲርመሰመሱ በግልጽ ይታያሉ። እንዲህ አይነት ወታደራዊ ልብስ የለበሱ ወታደሮች ያየሁት አዲስ አበባ ብቻ ነበር። በተንቤን ከራስ ካሳ ወታደሮች መካከል ወታደራዊ ልብስ ለብሶ የሚታይ ከሺዎች አንድ ቢገኝ ነው። ሁሉም የሰሜኑ ጦር አባል ነጭ ሸማ ለባሽ የገበሬ ወታደር ብቻ ነበር። ወደ ኮረም ስወርድ በመንገዴ በርካታ ወታደራዊ ልብስ የለበሱና የወታደር ጫማ የተጫሙ የንጉሠ ነገሥቱን ወታደራዊ መኮንኖች አገኘሁ። አብዛኞቹን በንጉሠ ነገሥቱ ቤተ መንግሥት አዲስ አበባ አግኝቻቸው ነበር። ይህ ማለት ደግሞ በትክክል ንጉሠ ነገሥቱ ወደ መሸጉበት ዋሻ ተቃርበናል ማለት ነው። ብዙም ሳንቆይ በንጉሠ ነገሥቱ ዋሻ ውስጥ በንጉሠ ነገሥቱ ፊት ራሳችንን አገኘነው። ጃንሆይ ልክ ኮረም እንደገባን ያለምንም ፕሮቶኮል ወዲያውኑ ተቀበሉን። ምንም እንኳን ልብሳችን በራሳችን ላይ አልቆ በጭቃ የተለወሰ ሁለመናችን ከለማኝ የከፋ ገጽታ ቢኖረውም ያላንዳች ጣጣ በዋሻ ቤተ መንግሥታቸው ተቀብለው አስተናገዱን። አዲስ አበባ በጃንሆይ ለራስ ካሳ የጦር አማካሪ ሆኜ ተሹሜ ከፍተኛውን የኢትዮጵያ የመኮንን ማዕረግ ተሰጥቶኝ ወደ ደብረ ታቦር ከሄድኩ ወራቶች አልፈዋል። በእነዚህ ወራት ውስጥ ኢትዮጵያ ውስጥ ብዙ ለውጥ አለ። በአዲስ አበባ ቤተ መንግሥት ያየሁት ምርጥና ድንቅ በወርቅ የተሽቆጠቆጠ ጌጣጌጥና ማራኪ ነገር ሁሉ እዚህ የለም፣ ጠፍቷል። የንጉሠ ነገሥቱ ዋሻ ተራራ ዋሻ ነች። በዚች ዋሻ የኢትዮጵያው ንጉሠ ነገሥት እንደሚኖር የሚጠቁም ምንም ነገር የለም። የንጉሠ ነገሥቱ ዋሻ በመጠኑም ቢሆን ሰፋና ጠራ ያለ ቢሆንም በውስጡ ግን የኢትዮጵያ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እንደሚኖሩ የሚጠቁም አንዳች ነገር የለም። በዚያ ዋሻ ያለ ነገር ቢኖር አንድ መናኛ ወታደራዊ ታጣፊ ጠረጴዛ፣ አራት ታጣፊ የሸራ ወንበሮችና ከዋሻዋ የቀኝ ክንፍ ላይ በተራ የወታደር ብርድ ልብስ የተሸፈነ አንድ ተራ የወታደር አልጋ ብቻ ነበር። ከዚህ ሌላ ወለሉ በተደጋጋሚ ተረጋግጦ ወደ መመላለስ በተቃረበ የአበባ ምንጣፍ ከመሸፈኑ በስተቀር ሌላ ምንም ነገር የለም። የዋሻውን በር ታማኞቹ የንጉሠ ነገሥቱ የክብር ዘቦች በርካታ የአውሮፕላን መቃወሚያ መትረየሶች ጠምደው የጠላት አውሮፕላኖች አጼውን ለመከላከል በተጠንቀቅ ቆመዋል። ጃንሆይ በዚህች የዋሻ ቤተ መንግሥታቸው እንደ ጥንት ጓደኛ በደስታ ከልባቸው ተቀበሉን። ዛሬ የማርሻል ማዕረግ የተከተበበት ወታደራዊ የደንብ ልብስ ለብሰው በተራ የመኮንን ቀበቶ ወገባቸውን ሸብ አድርገውታል። የብርቱካን ቀለም ያለው ረጅም ወታደራዊ ጫማቸውን ተጫምተው ፈገግታ ሳይለያቸው በዋሻዋ ውስጥ ባሉ አራት ወንበሮች ዙሪያ እንድንቀመጥ ጋብዘውን እዚያቸው በዚያች ደረቅ የወታደር አልጋቸው ላይ ተቀመጡ። ከሁሉ በላይ ያስገረመኝ ነገር ቢኖር የጃንሆይ ፍጹም የተረጋጋ መንፈስ ነበር። የቀኑ የሚደርሳቸው ዜና እንኳን እሳቸውን ቀርቶ ከእሳቸው በአካል ብዙ የሚበረታን ሰው ጭንቅላት አዙሮ የሚጥል ሆኖ ሳለ ፍጹም በተረጋጋና ቁርጠኛ በሆነ መንፈስ ፈገግታ ሳይለያቸው ሲቀበሉን የመንፈስ ጥንካሬያቸውን አደነቁ። ያኔ ከአዲስ አበባ ተሰናብቻቸው ወደ ሰሜን ጦር ግንባር ሲሄድ ፊታቸው ላይ ያልወሰኑ እርግጠኛ ያልሆኑ ሰው አይነት ነገር አይነበብባቸው ነበር። ዛሬ ከእያንዳንዷ ካፋቸው በምትፈልቅ ቃላቸውና እንቅስቃሴያቸው ፍጹም እርግጠኛና በራሳቸው የሚተማመኑ ብርቱ፣ ጠንካራና ቆራጥ ሰው መሆናቸው ይነበባል። አዎ ጃንሆይ በስተመጨረሻ የአውሮፓውያን ሻጥር ገባቸው። አሁን የመንግስታቱ ህብረት የሰላም ድርድር ምንም እንደማይፈይድ ተረድተዋል። ያ በመንግስታቱ ህብረት ስር ይፈጸማል ብለው ያመኑት የሰላም ድርድር ጀግናውን የኢትዮጵያ ሰራዊት በእጁ የገባን ድል እንዲያጣ አድርጎታል። ቢዘገይም አንዴና ለመጨረሻ ጊዜ የጠላትን ጦር ለመግጠም እነሆ ዛሬ ድሎት የበዛበትን ቤተ መንግስታቸውን ጥለው እንደማንም ተራ የገበሬ ወታደር ሁሉ በጦር ግንባር ሰራዊታቸውን ሊመሩ ተሰልፈዋል። ቀዳማዊ አጼ ኃይለ ሥላሴ ለጥንታዊ የኢትዮጵያ ታሪክ ባህልና ወግ ታማኝ ሆነው እንዳለፉት የኢትዮጵያ ነገስታት ሁሉ ጦራቸውን ይዘው ነው መትረያሳቸውን ጠምደው ሽጉጣቸውን ታጥቀው ጠመንጃቸውን አንግተው በጦር ግንባር ከጠላት ጋር ገጥመው ለእናት አገራቸው ለመሞት ተሰልፈዋል። ሀገር ወይም ሞት